zero eight nine seven chip chip.
hello Hello?
hello hello አይሰማ
ሰማል ተነስተን ሰላም።
ኦንላይን ነበር ስልካችን ያገኘ እሺ እና የቤታችን እዛዎችን አትክልቶችን ማለት ነው እሺ።
እንድታመጡልን ነበረ።
okay በስልክ ነው የሚያዙት።
ስልክ ቁጥር እሺ ትሰጠኝ?
አይ ቺፕ ቺፕ የሚባል application አለ። እሱን አውርዶ ነው ማለት okay app- በ app ኡ ነው ማዘዝ የምንችለው?
አዎ በ app ኡ ሲያዙ በሞሉት location እኛ እናመጣሉታለን ያሉበት።
እሺ የማቴሪያሎቹ ጥራት የእንትኖችን order የምናደርጋቸው ጥራት እዛው አለ። ለምሳሌ ሽንኩርት ሶስት አይነት፣ ቲማቲም ሁለት አይነት አለ። መርጠው ነው አዎ፣ የሚያዙት።
አይነቱ እኮ ሲመጣ ግን እዚህ ጥራቱ እንትን ያለ ነው አይደል?
አዎ check አድርገው product ኡ የተበላሸ ከሆነም መመለስ ይችላሉ።
እሺ እሺ እሺ።
እሺ እሺ